ያደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና እንደ ሰው አልተጋም ፍሬ ባይበዛም አለች ሳትወልድ ነፍሴ አንተን ይዛ ክብር በሌለበት ስትራመድ ነፍሴ በረከት በስቶ ታደሰ መንፈሴ በረከት በስቶ ታደሰ መንፈሴ አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና የአርማጌዲዮን ጦር በልቤ ቢሰበቅ አጣብቀህ አኖርከኝ ካንተ ሳልላቀቅ በሴኬም ልምላሜ ቢገፋፋ ልቤ ዳግም ቤት ገባው በእጅ ተሰብስቤ ዳግም ቤት ገባው ቤት ተሰብስቤ አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና ባይኖረኝ መከር ሰርቼ ባለቅምም ባሪያውን ሊያበላ ይተጋል ሳይደክም ይጠጋግንኛል እምነቴ ሳይላላ ጠላት በዘረጋው መረብ ሳልበላ ጠላት በዘረጋው መረብ ሳልበላ አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና ከሕግ ወጥቼ ሲታወቅ ሰላሜ ቆምከኝ በምረት በእጆች ታክሜ ምን ያላረገልኝ ያልሰራልኝ አለ በሞት የወደደኝ በመስቀል የዋለ በሞት የወደደኝ በመስቀል የዋለ አምላኬ ያላደረከው ለኔ ምን አለና አምላኬ ያላከናወንከው ለኔ ምን አለና አምላኬ ያላ